Hello ጤና ይስጥልኝ Best Bet
Hello ዮሴፍ ነኝ ከቡታጀራ።
እሺ ዮሴፍ ምንድን ነበር?
እንትን betting አልሰራ ብሎ ነበር እና support ኡ Psiphon አውርጄ አውርድ ብለው ልከውልኝ ነበር፣ ግን እሱም አድርጌው አይከፍትም።
ምንድን ነው የሚልህ እሱ
መጨረሻ አያስገባኝም። login ያስደርገኝ ወደዛ
በ VPN ኡ ማለት ነው። Hello ወይ አሁን እየሰራ ነው። Restart አድርገህ ሞክረው። VPN ኡን አጥፋና በ normal ኡ አዎ አጥፍተህ restart አድርገው ኮምፒውተሩን። VPN ኡን አጥፋና restart አድርግና እንደአዲስ ግባ።
እሺ እሺ